የሚያስፈልጓት ነገር የለም። Hello አቤል፣ ወይ እንዴት ነው?
አለ ይመስገን፣ ሁሉ ሰላም?
ደህና ነኝ ያለውኝ ይመስገን።
ብርክቲ ነኝ ከሐዋሳ።
ብርክቲ እንዴት ነሽ?
ሰላም ሰላም ነው? አለን አለን። save አላረኩትም ነበር እና ስልክሽን ችግር የለውም። ይሄ የድርጅቱ ስልክ ነው።
እና አዎ አዎ፣ ብርክቲ አዎ።
ፕሮግራም የመጨረሻ አስተያየት ሰጥቶናል። እንትና የመጨረ ሄኖክ ልኮልናል።
እሺ እና የመጨረሻ አስተያየት በአካል መተን እ፣ እንትን ልታመቻችልን ትችያለሽ? ልንሰጥ አስበናል።
ምንድን ነው ማለት የ- አስፈላጊ ነው? ምን ነበረ?
አዎ በጣም በጣም አስፈላጊ ነው።
Okay የመጨረሻ አስተያየት ሰጠን። በቃ በዛ መሰረት comment በ comment መሰረት ተስተካክሎ ኋላ እ።
እንረካከባለን።
ቆንጆ። መቼ ልትመጡ አሰባችሁኛ?
ዛሬ አሁን ሄኖክ መምጣት ከቻለ ዛሬም መምጣት እንችላለን።
Okay ከዛሬ ውጭስ ያው ቀድመን እ?
update ማድረግ ነገ ስላለብን ነዋ ነገ ከዛሬ ውጭ ከሆነ ደግሞ ነገ እስቲ check ላድርገውና check አርጊና ደውይልኝ። እ፣ እሺ ከፈ- እዛው ቢሯችን ነው የምንመጣው።
እ፣ ከሄኖክ ጋር ሌላም ሰው መ- መኖር ይችላል። እዛው ቢሯችን ስለምንመጣ Okay ይቻላል።
Okay።
እሺ እና እሺ።
እንደዛ ነገ አመቻችልኝ እሺ። እና እሺ።
ደውይና አሳውቂኝ።
አሳውቅሻለሁ ደውዬ።
እሺ እሺ እሺ መቼ ይሻላል?